ጤና ይስጥልን በሽት ቤት ቤት ነው የምንረዳው።
አብሮ ይስጥልን። ሰላም ነው።
ሰላም
እንትን ነበር ቤሽት እንትን ለማድረግ አዲስ እንትን ለመክፈት ፈልገን ነበር። ኤጀንት ምን?
ለሞ የት አካባቢ ነው?
እዚህ ጎንደር
እሺ አንዴ ጠብቀኝ። ጎንደር የት አካባቢ ነው ግን?
አዞ አዞ
አዞ አ አ- አዘዞ ነው አዞ?
አ አዞ
እሺ እሺ አንዴ ጠብቀኝ።
እሺ
ሄሎ ወየ ስልክ ልስጥህና እዛ ጎንደር ያለ ልጅ አለ ከእሱ ጋር አና- አና- አዋራው እሺ። እሱ ይነግርሃል ያለውን ነገር እሺ ስልክ ስጠኝ ዜሮ ዘጠኝ ስልሳ ሰባት ስልሳ ሰባት ሀምሳ ዘጠኝ ስልሳ ዘጠኝ ስልሳ
ስልሳ ዘጠና አምስት
ዘጠና አምስት አዘዞ እንትን የሚሰራ ነው ወይስ እዚህ ሚኪ ሌላ ቦታ?
ብለህ አዋራውና ጎንደር አካባቢ ኤጀንት መሆን ፈልጌ ነው በለው። ያለውን ነገር እሱ ያስተካክልልሃል።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ ቶሎ ጎንደር አካባቢ ኤጀንት ሚኪ ይባላል። ምትል